ተቻለው። ለሶማልኛ አራትን ይጫኑ፣ ለአፋርኛ አምስትን ይጫኑ። ኢትዮ ቴሌኮም ፍጹም ጤናን ለሕዝባችን ይመኛል።
Thirty seconds. Thank you for your patience.
የማያገለግል ቁልፍ ተጭኗል። እባክዎ ትክክለኛውን ቁልፍ ያስገቡ።
ጤና ይስጥልን። የእርሱ ጥንቃቄ ለወገኖ መዳን ነው። መልእክቱን በአማርኛ ለማዳ